ሌላ
ሌላ አቤት አቤት እሺ እሺ እሺ አሁን- አሁን ይሄ ለመሰለሽ እንደዚህ እየደወሉ የሚያ- እንትን የሚሉ ሰዎች ምንም ችግር የለውም እሺ ያስገኛል
እሺ አሁን ምንድን ነው መስ- ማስረጃ የፈለግሽው የፈለግሽው መታወቂያ ፎቶና ስልክ ቁጥሮትን
እሺ እንትን ላይ ገብቼም ብዙ አይነት ነው ያለው ቴሌግራም ላይ ኢትዮ መቶ ሰላሳ የግል ነው ፕሮሞ ይሄ ኢትዮታ ፕሮሞ ብሎ የግል ነው እ፣ ቦታ አይደለም ፕሮሞ ግሩፕ ይላል?
አይደለም ውስጥ ውስጡ ሲገቡ እሺ።
ደግሞ ኮከብ መቶ ሰላሳ ባይ- አንድ ኮከብ እም፣
እ፣ ባዮ ላይ
ኮከብ መቶ ሰላሳ ኮከብ አንድ መንሰላል
ባዮ ላይ እንደዛ የሚል አለ አዎ።
እሱ ነው
እሱ ላይ ስልክ ቁጥሬን እሱ ላይ ነው የሚልኩት መታወቂያ እኮ ስልክ መታወቂያ ቁጥርና ስልክ ቁጥሮትንና
ፎቶ።
ፎቶ
በቃ ልካለሁ አመሰግናለሁ እሺ